hello እንዴት ነህ? ሰላም አደርክ?
ሰላም ነው።
አለን አለን። AnyDesk ላክልኝ
AnyDesk ልኬ ነበር ቴሌግራም ላይ ላክልኝ። እሺ እሺ። እሺ accept ትለኛለህ። hello
ወይ እልሃለሁ። አግኝቼ
አዎ አሁን መቶልሃል።
መጥቷል።
እሺ accept በለው። ስራ እንዴት ነው ደብረ ብርሃን?
ስራ ይህን ይህን ሳምንት እንዳልሰራው ሶስት መቶ ብር ነው የከፈልኩት ትናንትና ለእናንተ ራሱ አልሰራውም። ታውቃለህ፣ ኢንተርኔትም ይረብሻል፣ system ኡም password reset እያለ ነው እንትን ነው ማለት ኢንተርኔት ነው ማለት ነው። accept በለው ሲመጣ accept በለው ብያለሁ።
እኮ በቃ እሺ እንጃ። እሺ መልካም በቃ ፋይሎቹ ገና አልተጫኑ መሰለኝ።
እ?
ፋይሎቹ ገና አልተጫኑ መሰለኝ።
ፋይል አዎ፣ የተጫነ የለም።
እሺ፣ እሺ።